hello
hello ጤና ይስጥልን።
ጤና ይስጥልኝ።
እም፣ ናትናኤል አዎ አለሁ ሰላም ነው? ከ We እግዚአብሔር Plus ይመስገን።
Solution ነው የምደውለው።
ከምን We Plus Solution እሺ ምን ነበር
ባለፈው application ኣችን ላይ ተመዝግበ ነበር አይደል?
አዎ
እም፣ አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበር የደወልኩት። እችላለሁ?
ትችያለሽ እም፣ እሺ እ፣ ምንድን ነው የምትሰጠው አገልግሎት?
ች- ጥገና ሞባይል አዎ
ጥገና ነው ሽያጭ?
አዎ ጥገና
ጥገና።
አዎ
እሺ የሱቁ ስም ምንድን ነው?
ምን አልሽኝ የምት የስራ ቦታ ስሙ አ- አቢ ሞባይል
አቢ ሞባይል። እሺ አዎ
የት ነው ያለው?
መተባበር
መተባበር። እሺ መገናኛ ማለት ነው።
አዎ
እሺ contact person አንተ ነህ?
አዎ እኔ ስም ናትናኤል ነው።
ናትናኤል እሺ ናትናኤል ማ ጄጃው ናትናኤል ጀጃው። እሺ ስልክ ቁጥር ይሄኛው ራሱ ነው?
አዎ ይሄ ራሱ
እሺ ዜሮ ዘጠኝ ሰማንያ ሁለት አርባ አንድ ሀምሳ አራት አስራ ስምንት እሺ የስራ ቀን
ከሰኞ እስከ እሑድ
እሺ የስራ ሰዓት
ከጠዋት እም፣ ሶስት ሰዓት እስከ አንድ ሰዓት
አንድ ሰዓት እስከ አንድ ሰዓት እሺ የድርጅት ሎጎ አላችሁ እንዴ ምን አልሽኝ logo logo አላችሁ አይ የለም ቢሰራላችሁ ፈቃደኛ ናችሁ
እስቲ ራ- ራሳችንን መስራት እንችላለን።
okay እሺ ለዛ ስሩ
እሺ እሺ እ፣ ንግድ ፍቃድ መታወቂያ ወይንም TIN number ማግኘት እችላለሁ እ፣ አሁን እ፣ ስለወጣው ለነገ ምናምን ወይ
ይቻላል።
ላክልሽ?
መልእክት ቴሌግራም ላይ ላስቀምጥልህና እሱ ላይ reply ታደርግልኛለህ።
እሺ እሺ እዚህ በዚህ ቁጥር አለ ቴሌግራም።
አዎ አዎ
እሺ እ፣ ለ social media ማስታወቂያ እንሰራለን ከማስታወቂያ ባለሙያዎች ጋርና እሺ እናንተም ከኛ ጋር እንደምትሰሩ እኛም ከእናንተ ጋር እንደምንሰራ እናንተ አዎ።
ሱቅ መተን ማስታወቂያ መስራት እንችላለን።
ይቻላል።
እም፣ እሺ እና ከምንመጣበት ቀን አስቀድመን እንደውላለን።
እሺ እን- እናመሰግናለን።
እሺ እናቴ እሺ ሰላም እሺ